ሄሎ ሄሎ ጤና ይስጥልን።
አቤት አብሮ ይስጥልን።
ከቡዳ ባይክ ከማኑፋክቸሪ ነበር የሚደውልልክ።
አቤት
በዚህ ስልክ እንትን ደውለት ነበር።
በዚህ ነው
አዎ
እም፣ በዚህ አለ በልኩ ስምንት- እንጃ።
እ- እ፣ ል- ስለ ባጃጅ ልጠይቅ ነበር የደወልከው። ምን ባል-
ስለ ባጃጅ አዎ፣ የሚጠይቅ ልጅ ነበር። አንተ ባጃጅ ልጠይቅ ነበር የት መን አባ? አዎ በኋላ እንደውላለን። እሺ
እሺ በኋላ ልደውልልህ መልሼ።
ይቻላል፣ ይቻላል።
እሺ